hello
ሰላም ሰላም ጤና ይስጥልን ቤተሰቤት አለ እንትን deposit አድርጌ አልገባም ከመጣ
ስንት ብር ነው?
ሁለት ሺህ አምስት መቶ
እሺ ቤተሰቤት ቁጥር ይሄ ነው።
አ
ዛሬ ነበር ያደረከው?
ማታ አዎ።
እሺ ትንሽ ጠብቀኝ check ላድርግልህ።
እሺ
hello አቤት እ deposit text ኡ አለክ እንዴ?
እ deposit text ኡ አለክ?
ማለት text ኡ deposit አድርግ text ይገባል። አ የለም አድርጎልኝ አያቅም text
text አ deposit ታደርግ እኮ text ይገባል።
ወላሂ እኔ አድርጌ አላውቅም። አ እስቲ message ውስጥ ገብተህ check አድርገው። ለአንተ ነው የሚገባልክ፣ በ message ይላክልሃል። እ
ሄሎ ሄሎ ሜሴጅ ውስጥ ገብተህ ቼክ አድርገው።
አ ያው message ውስጥ ነኝ እኔ። ምንድን ነው የሚለው እንትኑ የለም። ያው እዚህ ውስጥ በቻፓ በቻፓ አይደል ያረከው?
በቻፓ አዎ ከቻፓ የተደረገ transaction ብሎ ያመጣልሃል። እሱን የሚያሳይ
የለም ብዙም ጊዜ ግን ማለት ነው እሺ የ mobile bank account ኤ ላይ ነው እንጂ ይሄ application የለም።
እኮ እሱ ጋር የሆነ transaction ያካሄድክበት በቻፓ ምናምን ብሎ ጽሁፍ የሚያመጣ የለ እኮ እዛ ውስጥ ነው እንጂ እኮ ወይ በሞባይል እሱን screenshot አድርገህ ላክልን።
እም፣ እሺ አ እሺ እሺ፣ መልካም ቀን።